ተገኝተዋል።
ጤና ለማ አሊባባ ጤና ለማ አሊባባ
በቲክቶክ ላይ ነበረ ስልካችሁን የደወልኩት።
እሺ እንትን Land Cruiser single ጋቢና ነው ማለት ነው።
high roof ነው ወይስ ዲፎርዲ? ዲፎርዲ ነው አይደለም Land Cruiser
Land Cruiser።
አዎ Patrol ማለት ነው። አንድ አንድ ካኪ ከረሩ
ላንድ ክሮዘር አሁን ላይ የለንም አባቴ።
የላችሁም አሁን ላይ አዎ ሰሞኑን ነው የሚገባው።
ሰሞኑን ታስገባችሁ?
አዎ፣ ሰሞኑን ይደውሉ ነው የሚገባው።
እሺ